ሄሎ ጤና ይስጥልን ብትለኝ ሰርቪስ ነኝ።
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን። ካርድ ቆርጬ ነበር
ምን አልከኝ?
ካርድ ቆርጬ ነበር ቤቲንግ ቤ እንትን እሺ
እ፣ አ- ቆይ ጨዋታ ፖ- ፖስት ቦንድ ከተደረገ ሊለቅ አይችልም አዎ አዎ ከሀያ አራት ሰዓት በኋላ እ?
ከሀያ አራት ሰዓት በኋላ ኧረ ሀያ አራት ሰዓት አልፏል በጣም ንገረኝ ፋሽን ኮዱን።
እሺ አንድ
እሺ ዜሮ ዜሮ እህ፣ ቆይ ቆይ ላስተላልፍልህ አንዴ።
እሺ
hello
hello hello
እሺ ልንገርሽ እሺ።
cash code ኡ እሺ አንድ አንድ
እሺ ዜሮ ዜሮ
እሺ ሰማንያ ዘጠኝ እሺ
አርባ ስምንት እሺ ስድስት
አንድ አንድ ዜሮ ዜሮ ነው ያልከኝ? አ?
አንድ እ
ዜሮ ዜሮ
እሺ
እ፣ ልንገርሽ ቀሪው አይ ሁለት መቶ አርባ ቦነስ አለው።
እሺ፣ ባጃ አልለቀቀልኝ ከሰርቃ ሄደ እንትን ማለት ትችላለህ።
አልለቀቅልኝም ለዛ ነው አሁን ተለቋል ማየት እሺ፣ ትችላለህ።
በቃ አመሰግናለሁ እኛም እናመሰግናለን። እሺ መልካም ቀን።
አየሽ መልካም ቀን መልካም የስራ ሰዓት እሺ አመሰግናለሁ።
አየሽ